hello
hello ማ አቤት።
አሁን ደውዬልሽ ነበረ እሺ ምንድን ነው?
ስልክ ልትሰጪኝ ነው ካርድ ለብሶብኝ ነው ምንድን ነበር የፈለጉት?
hello
ምንድን ነው የፈለጉት?
ምን አልሽኝማ ምንድን ነው የፈለግከው?
እንትን brain MRI አሁን ይደርሳል የውጤት ምናምን ብዬ ደውዬ ነበርና ስልክ ልስጥ እ ይደርሳል። በመጣበት ሰዓት ማለት ነው።
ውጤቱ ለዛሬውን ይዘን መመለስ እንችላለን አይደል? ጠዋት ዶክተሩ እንዲያየው እኔ የሚያነበው ጠዋት ነው።
ምን አልሽኝማ ጠዋት ነው የሚያነ- የሚነበበው ጠዋት ነው የሚደርስላችሁ። በሰዓት ነው።
ጠዋት ነው የሚያነሳው። okay አሁን ጠዋት ይደርሳል። ስንት ጠዋት ስንት ሰዓት ይደርሳልማ?
ቆይ አንዴ መስመር ላይ ጠብቀኝ። ቼክ ላድርግ።
እሺ